ጤና ይስጥልኝ። ስፖርት ከሆነ
ሄሎ ሁሉ ሄሎ።
ስፖርት ነው ውድ ነው አይሰማም።
አዎ እንትን ትላንት withdraw ያደረግነው ነበርና ወደ አካውንታችን አልገባም።
ወደ አካውንት አልገባም።
አዎ ከ- ከ- ከ- ከ- ከሁሉ ስፖርት አካውንት ግን ተቀምጧል።
እሺ transaction ላይ ይግቡና የሁሉ ስፖርት እንትን transaction ደግሞ ምንም ነገር አይታይም።
refresh ያርጉት።
ሪፍሬሽ አዎ refresh ያርጉት ያመጣሉታል።
እኮ ከትላንት ጀምሮ እኮ የ- የ- ያየነው ምንም ነገር አያ- ምንም ነገር አያሳይም።
screenshot አድርገው ይላኩ ቴሌግራም ላይ።
እኮ ል- አሁን ልኬ ነበር በ- በሌላ ስልክ በዚህ በዚህኛው ስልክ ሳይሆን
እሺ ከላኩ ሲስተካከል እናሳውቆታለን። እዛው ቴሌግራም ላይ ነው የሚጠብቁት።
okay በቴሌግራም ነው የተጠቀመው።
አዎ